ከቤቴ የወጣሁት አልፈልግም ብዬ የጠራኝን ታምኜ ነው በኢየሱስ ጌታዬ ተስፋን የሰጠ የታመነ ነው ይፈጽመዋል። እርሱን ላመነ ምርኩዝ ላረገው በድል ያቆማል። ሁሉም ጥዬ የወጣሁት አንፈልግም ብዬ የጠራኝን ታምኜ ነው በኢየሱስ ጌታዬ ተስፋን የሰጠ የታመነ ነው ይፈጽመዋል። እርሱን ላመነ ምርኩዝ ላረገው በድል ያቆማል።
ታምኜው ወጥቻለሁ እርሱን ታምኜ ሐሳቤን ትካዜን በአምላኬ ላይ ጥዬ ታምኜው ወጥቻለሁ እርሱን ታምኜ ሐሳቤን ትካዜን በኢየሱስ ላይ ጥዬ
ልቡ በሱ ላይ ያኖረውን ሰው መች ተወዋል ፍጹም ሳይክሰው ይልቅ ይተጋል ቃሉን ሊፈጽም ሳያከናውን ጀንበር አንጠልቅም ልቡን በሱ ላይ ያኖረውን ሰው መች ተወዋል ፍጹም ሳይክሰው ይልቅ ይተጋል ቃሉን ሊፈጽም ሳያከናውን ጀንበር አንጠልቅም የሚቆይ ቢመስል እንኳን እርሱ ከቶ አይረፍድበት ታሪክ ይገለብጣል ተስፋን በቆረጡበት ለእኔስ መታመኛዬ የዘላለም አምላክ ነው በሞት ጥላ እንኳን ብሄድ ሁሌም ከኔ ጋራ ነው የሚቆይ ቢመስል እንኳን እርሱ ከቶ አይረፍድበት ሁኔታን ያሳምራል ተስፋን በቆረጡበት ለርዕስ መታመኛዬ የዘላለም አምላክ ነው በሞት ጥላ እንኳን ብሄድ ሁሌም ከኔ ጋራ ነው ከኔ ጋር ስላለ ከኔ ጋር ስላለ አልጥልህም ብሎ በራሱ የማለ ከኔ ጋር ስላለ ከኔ ጋር ስላለ አልተውህም ብሎ በራሱ የማለ ታምኜ ወጥቻለሁ እርሱን ታምኜ ሐሳቤን ትካዜን በአምላኬ ላይ ጥዬ ታምኜ ወጥቻለሁ እርሱን ታምኜ ሐሳቤን ትካዜን በኢየሱስ ላይ ጥዬ እግዚአብሔር መልካም ነው እግዚአብሔር ለኔ እግዚአብሔር መልካም ነው እግዚአብሔር ለኔ እግዚአብሔር መልካም ነው እግዚአብሔር ለኔ እግዚአብሔር መልካም ነው እግዚአብሔር ለኔ እግዚአብሔር መልካም ነው እግዚአብሔር ለኔ እግዚአብሔር መልካም ነው እግዚአብሔር ለኔ እግዚአብሔር መልካም ነው እግዚአብሔር ለኔ እግዚአብሔር መልካም ነው እግዚአብሔር ለኔ